hello hello፣ አቤት።
ሰላም ጤና ይስጥልን። ቴሌቪዥን
አዎ ዘጠኝ ሰማንያ አምስት ላይ ያለው እንትን አልተቋረጠልኝ መሰለኝ። በፊት ተቋርጧል ብለው ነበር፣ ግን አሁን ሁለት ብር ስሞላ ሁሌም ይበራኛል። ካርድ ምንድን ነው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ስድስት ቁጥር ላይ ለማቋረጥ የሚል አለ።
አረ እንደዛ ሞክሬ ነበር፣ ግን አልተቋረጠልኝም። እናንተ ሲማቋረጥ ከቻላችሁ ብታቋርጡልኝ።
እስቲ አንዴ ስልኮትን ንገሪኝ።
ዜሮ ዘጠኝ ሀያ ስድስት
ቆይ
እሺ ሀያ ስድስት ሰማንያ አንድ ሰማንያ አንድ ዜሮ አራት
ዜሮ አራት አርባ
አርባ ሰባ
አርባ ብቻ
እሺ፣ መስመር ላይ ጠብቁ። አንዴ እሺ ተቋርጦሎታል።
እሺ እናመሰግናለን እሺ ምንም አይደል።
እሺ